ሄሎ ሄሎ ጤና ይስጥልኝ።
ጤና ቤት ቤት አ፣ እንትን በ CBE ብር ማስገባት አይቻልም እንዴ? deposit ለማለት
CBE CBE እየሰራ ነው። እህ ቆይ እስኪ አንዴ check እናደርግ። አዎ እሺ፣ deposit እሺ።
እህ በቻፓ ነው ሳንቲም ነው። ሄሎ ወይ በቻፓ ነው ሳንቲም።
በቻፓ በሳንቲማ ቴሌ ብር ብቻ ነው እኮ ያለው።
okay አዎ በቻፓ አ፣
ይሰራል ይሰራል።
እ፣ insufficient ምናምን ነገር ይለኛል። መቶ ብር ምናምን ማስገባት አይቻልም እ፣ ይቻላል ከሀያ ብር ጀምሮ ትችላለህ።
ይቻላል? አ?
አዎ ይቻላል።
እስኪ ቆይ ምንድን ነው የሚልህ?
ልሞክር።
ምንድን ነው የሚልህ?
insufficient fund ምናምን ነገር ይለኛል።
እስኪ ማ- አንዴ ሞክረውና ድጋሚ እሺ፣ እምቢ ካለ screenshot አድርግና ቴሌግራም ላይ ላክልኝ።
okay፣ እሺ።
እሺ፣ አመሰግናለሁ።